hello ጤና ይስጥልን ኤልሳቤጥ።
አሪፍ ሰላም ነው?
እግዚአብሔር ይመስገን። ሰላም ነው።
ከ We Plus Solution ነበር የምደውለው።
አሪፍ
ከ We Plus Solution ነበር የምደውለው።
እስኪ ምን ነበር?
እ፣ ባለፈው application ኣችን ላይ ተመዝግበሽ ነበር አይደል?
ለመዝግ ትናንትና ደውላችሁ ነበር። የተመዘገብኩት እ፣
አውርጄ ነው እዛ ለስራ።
ኦኬ ነው።
አዎ እሺ እሺ እሺ።